ዳንኤላ ጤና ይስጥልኝ።
አብረሽ ጥሪኝ። ሰላም ከ We Plus Solution ነበር የደወልኩት።
ከየት ከየት?
ከ We Plus እሺ እ፣ ባለፈው አናግረነውት ነበረ app አውርደው እንዲ- እንዲመዘገቡ
አሀ አውርደውታል።
ምን- ምናወርደው እንዲመዘገቡ አልሽ?
እ፣ ከ We Plus አፕሊኬሽን የሚላለ
ኦኬ እኔ ጫፍ ነኝ። ሀያ ሁለት ሁለት እሺ
ከዊ ፕላስ ከፕሌይ ስቶር ላይ አውርደው ኢንቫይደር የሚለውን አውርደውታል።
አይ አላወረድኩት። ምን ያህል እንደውም ይህን ቴክ ኬር የማደርገው እና ነግሬያት ነበረ። እስቲ ልጠይቃት ይህንም ማርኬቲንግ ትሰራዋለሽ እሺ ነግሬያት ነበረ ልጠይቃት እና ልደውልልሽ።
እሺ